ጤና ይስጥልን ቤተሰቤት ፊሽቱን ምን ልርዳዎት betting check ለማድረግ ነበር።
እሺ cashier ኮዱን ትነግረኛለህ?
አስራ አራት እሺ
ሀያ አንዴ አራት እሺ
አስራ አራት ነው ያልከኝ?
አዎ እሺ ሀያ አራት
ሀያ አራት ዘጠና ሁለት
ዘጠና ሁለት
አርባ ስድስት አርባ ስድስት አዎ
ሙተሃል
ብራችን ሄሎ ሄሎ ቼክ እያደረግኩ ነው ስለሆነ ነው እንዴ?
ብራችን
hello አቤት እ ገና ያልተካሄዱ ጨዋታዎች አሉ
ሌላው አልፏል
ምን አለኝ ሌላው አልፏል
እ ሁለት ጨዋታ ነው አንዱን lost ነው አንዱን ደግሞ እ አሸንፈዋል
ሌላ ሁለቱ ብቻ ነው የታረመው እሺ ንገሩኝ አስራ አራት አስራ አራት ሀያ አራት ሀያ አራት ዘጠና አራት ዘጠና አራት አስራ አንድ አስራ አንድ እ ገና የሚካሄድ ጨዋታ አለ ግን already ሁለት ጨዋታ lost አድርገዋል እርስ ምና ምና ምንና ምን ናቸው እ እ ሪያል ሶሲዳድ እና አንደኛው ሲዲ ሎጎ የሚለው ሁለቱ ከላይ ነው ሌላም ቼክ ማድረግሎት አለ
ኧረ የለም እሺ መልካም ምክሽቱ ይሉሎት ምን አመሰግናለሁ ቪዲዮ በሚሉ ሴንታጅ በኩል አንድ የሁለቱ ሳሳፍ አንድ ካስም አንድ ካስም ለባለሜዳው አንድ አንድ ባለ